order ነበረን የቆየ የታዘዘና በዚህ ስልክ
እ?
በዚህ ስልክ በዚህ ነው ስልክ order ያደረጉት?
አ- አ- ስንተኛ እኮ እንደዚህ ገጥሞን አያውቅም፣ ግን በጣም ቆየ። በአሁኑ ጸጋኖት አ፣
Complete okay። ምን ነበር ዛሬ ያልተረከቡት?
ምንም እኮ አልተረከብንም እስካሁን ካዘዝነው ውስጥ ከባለ በሀ- Almost ሳምንት እኮ ሊሆነው ነው።
በሀያ አራት ያዘዙት ሙሉ አልመጣም።
በሀያ አራት አ፣ ትናንትም እኮ ደውላችሁ ነበረ ዛሬ እንልካለን ብላችሁ፣ እኔም ደውዬ ነበረ፣ ባለፈውም ደወልኩኝ፣ እሺ ቅድምም ደወልኩኝ። እስከ አስራ አንድ ሰዓት ይደርሳል ወጥቷል ተብዬ ነበረ አዎ፣ እዚህ ጋር እንደወጣ ነው የሚያሳየው። ይቅርታ እ እ እንደወጣ ነው የሚያሳየው። እዚህ ጋር product ኦቱ እንደወጣ ማለት መኪናው እንደወጣ ነው አዎ፣ አዎ፣ መኪና እኮ ሹፌር ደውልን ሹሩ ጋር እሺ፣ እንዴው- እንደውልና እናሳውቀው።
በጣም ቆየ እኮ አይደለ? አምስት ቀን ስድስት ቀን ውስጥ ልክ ነው። ያው ደንበኛችን እናሳውቀውታለን። አሁን ለ driver ኡ እንደውልና
Please እሺ